ጤና ይስጥልኝ። ሄሎ ሄሎ አቤት ናት።
የካቲት ሆስፒታል ነበር የምደውለው።
እሺ፣ ያው አልደወሉላችሁም እንዴ?
no no፣ አይ ሌላ ታካሚ ነው።
አሀ፣ ሌላ እንደገና።
አዎ አዎ።
እሺ፣ እሺ፣ እና እንትን ነበረው የ leg X-ray እና አንድ ላይ እንትን head CT እ እ leg X-ray እና head CT X-ray አላችሁ አንድ ላይ
ኤክስሬ አሁን እስቲ ይጠይቃሉ። አዎ ይኖራል።
እሺ፣ በቃ ካለ አብረው head CT ም አንድ ላይ head CT እዛ ማለት የቀደሙ ላይ ነው ወይስ ሌላ ነው?
no no፣ ሌላ ሌላ- ሌላ ታካሚ ነው።
እኮ በዛው ስልክ ብትደውሉ ጥሩ ነበረ። እሺ፣ ለማንኛውም ሌላ ስልክ ነው የምትሰጭኝ ወይስ የቀደሙ ነው?
ሌላ ሌላ ስልክ እሺ፣ ስጭኝ። እሺ፣ እሺ፣ እሺ። እ- ማይክ ይቅር፣ ስልክ ቁጥር ስጪኝ። ስልክ ቁጥር ይሄኛው አሁን ለብቻው እንትን- እሺ፣ አዎ፣ ሌላ ታካሚ ነው ይሄኛው። okay፣ አንድ አምቡላንስ መፈትሽ እንጠስላል።
brain CT ነው ወይስ አዎ አዎ፣ brain CT ይሄም brain CT ነው። የቀደሙም እንደዛ አዎ ይሄ- ይሄኛው ተጨማሪ leg X-ray ብቻ ነው ያለው።
ኤክስሬ ብቻ።
leg X-ray ተጨማሪ leg X-ray እና head CT እና leg X- leg X-ray።
በቃ እስቲ ስልክ ስጭኝና እስቲ ያታና- ያናገሯቸዋል እሺ።
ነርሶቹ።
እሺ እሺ። ዜሮ ስንት ንገሪኝ? ቁጥር ዜሮ ዘጠኝ ሀያ ሶስት ነው ሀያ ሶስት ዘጠና አራት ዘጠና አራት ዘጠና ሰባት ዘጠና ስምንት ሰባ ሁለት ስምንት ሰባ ሁለት ሄሎ ሄሎ ሄሎ ዜሮ ዘጠኝ ይቅርታ፣ ሌላ ቁጥር ልስጥሽ እማዬ።
እሺ እሺ ዜሮ ዘጠኝ ስልሳ ሶስት ስልሳ ሶስት አስራ አራት እሺ
ሀምሳ ስድስት እሺ ሀምሳ ሶስት ሀምሳ ሶስት አዎ አዎ እሺ አሁን ይሄ ላኛውን በዚህ ይደውሉ ማለት ነው።
አዎ አዎ እሺ ጥሩ እሺ ይደውላሉ።
አመሰግናለሁ። እሺ።